hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም ዋልሽ?
እግዚአብሔር ይመስገን።
እ ከዘፍመሽ ነበር የምደውለው።
እሺ ከእናንተ ጋር አንድ ማሽን የምንጠቀመው አለ፣ የእጅ ማሽኗ ጥቁር በነጯ ማለት ነው።
እ እን- እየሰራንበት እያለ በመሀል ላይ ኦ- አንድ message አመጣና stuck አረገ። overflow ኢጄቲ የምትል ማለት ነው።
እሺ እንደሱ ብሎ እንትን አለ አቆመ።
እሺ ስልክ ኦቨርፍሎ እሺ ቼ እንትን ዳይቨርት ላድርግልሽ እና ስልክ አዋሪ እሺ እሺ